ጤና ስጥልኝ ቤስት ቤት ዲቦራ ነኝ። በምን ልርዳው ጤና ይስጥልኝ። withdraw አድርጌ ነበር ግን ወደ ቴሌብር አልገባም።
እሺ አንዴ ወደ ወጪ ቴሌብር ላይ አልገባም እ እሺ ላስተላልፍ ወደ ወጪና ገቢ ክፍል እሺ ናፖሊ
ሄሎ ሄሎ ሄሎ ሄሎ ይቅርታ ምን ልርዳ?
withdraw አድርጌ ነበርና ወደ ቴሌብር አልገባልኝ።
እሺ አንድ ቤስት ቤት ስልክ ቁጥር ንገረኝ። ይቅርታ
በዚህ በዚህ ስልክ ነው transfer ስለሆነ አያወጣልኝም።
እ አ- ስለማያወጣልኝ ነው transfer ስለሆነ ንገረኝ አንዴ ምኑን ልንገርሽ?
ቁጥሩን የትኛውን ቁጥር?
ቤስት ቤት account የከፈትክበትን
ንገረኝ። ዘጠኝ አስራ አንድ
እሺ ሀምሳ አምስት እሺ
ዜሮ አራት አርባ ስድስት
ስንት ብር ነው?
እ አራት ሺህ ብር
እሺ ጠብቀኝ አንዴ
ሚኪ አራት ሺህ ብር ነው ያልከኝ አይደል?
ወጣ ዲቦ ሄሎ ሄሎ ቴሌብር ቁጥር አስራ አንድ ሀምሳ አምስት ዜሮ አራት አርባ ስድስት ነው አይደለ?
ቴሌብር ቁጥር ራሱ ነው? አዎ ልክ ነሽ።
እሺ አሁን ገብቶልታል። ስለደወሉ እናመሰግናለን። መልካም ቀን። ሄሎ እሺ